አቤት ጤና ይስጥልኝ ከአሪፍ ነው የምንደውልልዎት።
እሺ ነው አሁን ደውለውልን ተቋርጦ ነበር። ምን እንርዳዎት?
በቴሌግራም screenshot አድርገና ላክልኝ ብለኝ ነበር።
እሺ ልከውልናል።
አይ ከአራቱ ቀኑን እንትን በይና አሁን በሀያ አምስት ነው ምናምን እንትን ነው።
እሺ በዚህ ቁጥር በዚህ ሊላኩልን?
አዎ
እሺ ደንበኛችን እያየንልዎት ነው።
በቃ ስልክ ቁጥርና ስሞትን አስቀምጠውልናል።
አዎ
እሺ ስሞቱን ይጋሩኝ።
መልካም ከበደ።
መልካሙ ከበደ።
አዎ መልካም መልካም።
መልካም ከበደ በዚህ ስም ነው ያስመዘገቡት ጉዳዮትን?
አዎ
እሺ ቁጥሩ ይሄ ነው። ሌላ የሌላ ነው እዚህ ጋር የሚያሳየኝ።
ይሄ እንትኑ ነው እንጂ ቁጥሩ ታሪኮም አይደለም። በኢትዮ ኢትዮ
ምን አሉኝ ደንበኛቸው?
በዚህ ቁጥር ነው በእኔ አሁን በደወልሽበት ቁጥር ዜሮ ዘጠኝ አርባ
እሺ ቴሌግራም ላይ ስሞት ማን ነው የሚለው?
መልካም ከበደ።
እሺ እያየንልዎት ነው። ተስተካክሎ እንዳለቀ እናሳውቀውታለን።
እሺ መልካም እሺ።
አሜን።